ስለ ህግ ምናምን ማለት ነው።
ልጁ
ጤና ይስጥልን።
ሄሎ ሰላም ምን ደጋ አ ቤትስ ነበረች ሁለት ሺህ ሶስት ለጥፋችሁ ነበረ አለች እ
እሺ
አለች አልተሸጠችም።
አለ
አ እዛ ናዝራ ሆቴል እና እዛ ማምጣት ይችላሉ አሁን።
እሺ ቁጥር ልስጦትና ደውለው ይሄዱ።
እሺ ስልክ ቁጥር ቴክስት ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ እሺ ይቅርታ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ነው።
አዎ ዜሮ ዘጠኝ አርባ አራት እሺ አርባ አራት አድርገው አጥፋው።
ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ አራት አስራ አ እሱማ አይነሳም ስደውል በዛ ገብረ አሁን ያና እንትን ነበር ስራ ላይ ስለነበር ነው። አሁን ይነሳላታል።
እሺ እሺ